አንቀጽ ሀሌታ በስድስት ነገስት ቤት ሀሌም ሀሌም ሀሌም ሁሉም አለ አነጋገር ነው። ሀሌም ሉያ ሀሌሉያ ሀሌም ሀሌሉያ ሀሌሉያ ሀሌሉያ ነገስት አንተ ኬንያሁ ሀሌ ሀሌ ሀሌሉያ ሀሌ ሀሌ ሀሌሉያ አንተ ኬንያሁ ለኩሉ ፍጥረት ሞዊቲ Ha- Hallelujah. Hallelujah. Hallelujah. Hallelujah. Ah. Halle- eh. Halle- ኤሉያ ሃሌሉያ እሟሙ የቲ ለሰማይት ይህ በስድስት ነው አህዙ አሁን ምለው ከነገስት ጀምሮ ማለት ነው። ቀጥሎ ዘይቤ ሐዋርያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ዘይቤ ሐዋርያ ርቱ ሃሌ ሃሌሉያ ሃሌ ሃሌ ሉያ ሃሌሉያ ሃሌሉያ ርቱ ኤልወቱን አይኩቶ ለሰሚ ሃሌ ሃሌሉያ ሃሌ ሃሌ ሉያ ሃሌሉያ ሃሌሉያ ለሰሚ እጹ ለሰሚ እጹ ብግብር ዘአራራይ በስድስት ሃሌሉያ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ሰበያ አብርሃም ይእቲ ማርያም ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ሃሌሉያ የእቲ ማርያም እምነ ዝስኩሰ ሚካኤል ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ዝስኩሰ ሚካኤል ዘሙሴ ሃሌ ሃሌሉያ ሃሌ ሃሌ ሉያ ሃሌ ሃሌ ሉያ ዘሙሴ ሰበከ ለነ ዜናሁ ይቤሎሙ ኢየሱስ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ይቤሎሙ ናሁ ተከስተ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ሃሌሉያ ናሁ ተከስተ ዘእዝን ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ሃሌሉያ ገብርኤል አብሰራ መንክረ ገብሩ አንቀጸ ሀሌታ